hello ሰላም ጤና
ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
አለን። የወጌሻ ተማሪ ነበር።
እሺ
assignment ለአንድ ወር ብላችሁ ለአስራ አምስት ቀን አረጋችሁብን እና ምክንያቱም ማወቅ ፈልገን ነበር። እ? እ?
ለአንድ ወር አልተባለም መጀመሪያው ለአንድ ወር ነው record ኡ ልላክልሽ፣ ሸቱ ያለንን record ከአንድ ወር በኋላ እንገናኛለን ያላችሁ እ? እ?
ከአንድ ወር በኋላ እንገናኛለን ከአንድ ወር በኋላ ሳይሆን assignment ኡን record ኡ መላክ እችላለሁ። እንደገና አንድም ደግሞ ውልም ላኩልን ብለናችሁ እሱ ያለንን promise አንድም እየተጠበቀልን አይደለም። ለምንድን ነው ነው ጥያቄው?
ምን ነበር የጎደለባችሁ? እናቴ ጋር አንደኛ ይሄ ውል የዩቲዩብ ውል- ውሉን እ፣ እኔ ጋር ያለውን እልክላችኋለሁ ብሎን ነበር። ደጋግመን group ላይም ለቀን ነበር። እየሰጣችሁን አይደለም። አጠቃላይ የምንፈልገውን አገልግሎት እየ- እያገኘን አይደለም። ልክ አይደለም
እሺ፣ ሌላስ እ?
ያለው ውሉ አንደኛ ውሉን የላ- ያለ ነው። ሁለተኛ ደግሞ assignment ኡ ለአንድ ወር የሚለውም ከፈለግሽም እልክልሻለሁ እዛው ዋናው እናንተ ጋር መላክ እችላለሁ እንትኑ ማለት ነው። assignment ኡን ከአንድ ወር በኋላ ነው ያለ የተባለበትም ማለት ነው
እሺ፣ ሌላስ ቅሬታ አለሽ?
እ እ
ሌላ ቅሬታ አለሽ?
ጨርሻለሁ። አይ ይሄንን ነው
ቴሌግራም ላይ መልስ እንሰጣችኋለን። አመሰግናለን። በጣም ይቅርታ እሺ።
ስለተሰጠን